ሄሎ ሰላም ጤና ይስጥልኝ።
እንትን ከባሞች አባ ወደ ቴሌ ብር ልኬ ነበረ አልገባም አለኝ እ እ ከባሞች ቻፓ ወደ ቴሌ ብር ልኬ ነበረ እስካሁን አልገባም አለኝ ቆየብኝ እሺ የቴሌ ብር ስልክ ቁጥር እስቲ ንገሩኝ።
ሀምሳ ሶስት
ዘጠኝ ሀምሳ ሶስት ሰባ ስምንት አርባ ስምንት ሰባ ስምንት ሰባ ስምንት ሰባ ስምንት ዜሮ ሶስት ዘጠና ዜሮ ሶስት ዘጠና እሺ ከባሞች በዚህ አሁን በነገሩ ስልክ ቁጥር ምንም አይነት withdraw ስላልተላከ እነሱ ጋር ይደውሉላቸው። እሺ
አይ ቴሌም ደውዬ ነበረ በዚህ ስልክ ደውል ምናምን ተብ- ተብዬ አ- አይ ቴሌ ሳይሆን የሚደውሉት ከባሞስ የጠየቁት ብር ወደኛ አልተላከም፣ ለዛ ነው ያልተሰራሉት። ባሞሶች ጋር የሚደውሉት እሺ፣ approve ያርጉልኝ ይበሏቸው።
እሺ እሺ እሺ መልካም ቀን።